Hello Hello, ወይዬ ሰላም ነዋ። ኧረ ቆይ ሄሎ ሄሎ፣ አቤት፣ አይሰማህም?
ይሰማል ይሰማል። ሀያ ዘጠኝ ሰማንያ ሰባት ምን ሆነ?
ለታሪኩ ዋሴ ያስገቢለት እኔ ተቃራኒ ወደልቼ ነው።
እንደዚህ ማድረግ አንችልም። የሚወጣልህ ከሆነ ጠይቅልሃለሁ እንጂ ከአንድ driver ወደ ሌላ driver እሺ።
አናስገባም።
እሺ እንግዲያውስ ሀያ ዘጠኝ ሰማንያ ሰባትን ሀያ ዘጠኝ ሰባ ሰባት
ሀያ ዘጠኝ ሰማንያ ሰባት እና ሀያ ሀያ ሰባ ዘጠኝ ሰባ ሰባት ሰባት አዎ ሁለቱንም አውጭል
ጠብቀኝ። እ? ሁለቱንም አውጭልኝ አዎ
ልጠይቅልህ። አንዴ የትኛውን ነው እየሰራ ያለው?
እየሰራሁ ያለሁት ሀያ ዘጠኝ ዜሮ አምስት እና ሀያ ዘጠኝ ሀምሳ ሁለት
የነገርከኝ እኮ ሀያ ዘጠኝ ሰባ ሰባት እና ሀያ ዘጠኝ ሰማንያ ሰባት ነው።
አዎ የነገርኩሽ ሀያ ዘጠኝ ሰማንያ ሰባት እና ሀያ ዘጠኝ ሰባ ሰባት የምትሰራውን order ንገረኝ። እየሰራ ያለው የምሰ- የምሰራው ደግሞ ሀያ ዘጠኝ ሀምሳ ሁለት እና ሀያ ዘጠኝ ዜሮ አምስት ሀያ ዘጠኝ ሀምሳ ሁለት ትቅበል አዎ እና ሀያ ዘጠኝ ሀያ ዘጠኝ ዜሮ አምስት
ጠብቅ
አዎ ያ- ያለሽ በመሰለኝ። እንጃ
ኧረ በእናትሽ አስገቢልኝ። order ተጠምቻለሁ። እባክሽ እባክሽ እባክሽ ተው። ኧረ ተይ።
እም? እሱ